አይምሩ ቤት አቡነ ጾሙ ወጸልዩ ዋማይ ጽንዎሙ ለሃበ እግዚአብሔር ሀበ ለሚለው ጌታ የእንግዳ ነው። ዋናው ሀበ እግዚአብሔር ዘኪያሁ ታመኑ ይሄይስ ታምኖ በእግዚአብሔር ታምኖ በሰብ